Hello hello
ይሰማኛል።
እሺ እንትን order ይዤ ነበር ከጣዕማት tuna club sandwich ነው እና የለም ብዬ አሳውቂያለሁ አለች እንትን ምግብ ቤቷ።
order number ኡን ንገረኝ።
እሺ አስራ ዘጠኝ ሰባ ዘጠኝ አስራ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ አዎ አዎ club sandwich ብቻ ነው ወይስ ሌላ ነገር አለው?
tuna club sandwich ነው order ኡ። ሳ- ሄጄ ስጠይቃት አይ የለም ብዬ አሳውቂያለሁ የለም ምናምን አለች።
እሺ check ላድርግና ልንገርህ ሳትወጣ በፊት እሺ።
እሺ